አይሰማም እርስ በርስ አንዴ ልውጣ ትንሽ ጠብቂ ሄሎ ሄሎ አሉ ሄሎ ውድ አይሰማም ይሰማሻል እኔ
ልደውልልሽ በሌላ ስልክ እየተሰማሽ ነው?
እሺ እናቴ